The voice of America.
በሕግ የበላይነትና በሰብአዊ መብት አያያዝ ላይ መሻሻል እንዲኖር እንደሚፈልጉ ከኢትዮጵያ መሪዎች ጋር የተወያዩት የካናዳ ውጭ ጉዳይ ሚኒስትር ስቴፋን ዲዮን አስታውቀዋል። የበለጠ የሕግ የበላይነት ሲኖርና ሕዝቡም የበለጠ ነጻነት እንዲኖረው ሲደረግ ካናዳውያን ኢንቨስተሮች ወደ ኢትዮጵያ እንዲመጡ ማሳመን እንችላለን ብለዋል የውጭ ጉዳይ ሚኒስትሩ ለጋዜጠኞች በሰጡት ቃል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኮልናል።
ሰላም ናችሁ።
የካናዳ የውጭ ጉዳይ ሚኒስትር ስቴፋን ዲዮን ወደ ኢትዮጵያ የመጡት ሶስት አገሮችን ባካተተው የአፍሪካ ጉብኝታቸው ማጠቃለያ ነው። ከጠቅላይ ሚኒስትር ኃይለማርያም ደሳለኝና ከውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ጋር መወያየታቸውን ዛሬ ማምሻውን በሰጡት መግለጫ አስታውቀዋል። መንግስት ኢትዮጵያውያንን በዲሞክራሲ ግንባታ ሂደቱ ይበልጥ እንዲያሳትፍ እንደዚሁም ተጨባጭና ገንቢ ማሻሻያዎች እንዲያደርግ መጠየቃቸውንም ጠቁመዋል።
በሕግ የበላይነትና በሰብአዊ መብት አያያዝ ላይ መሻሻል እንዲኖር እንሻለን። ብጥብጥ የማያነሳሱ ጋዜጠኞች፣ የማህበራዊ መብት ተሟጋቾች፣ የተቃዋሚ አባላት ነጻ እንዲሆኑ እንፈልጋለን። በዚህ ጉዳይ ላይ ከጠቅላይ ሚኒስትሩ ከውጭ ጉዳይ ሚኒስትሩና ከምክትል ጠቅላይ አቃቤ ሕጉ ጋር ግልጽ የሆነ ውይይት አድርገናል። መሻሻል መኖሩን እርግጠኛ መሆን እንፈልጋለን። ካናዳም ያን ትደግፋለች።
የህግ የበላይነት መስፈን የበለጡ ካናዳውያን ባለሀብቶች ወደ ኢትዮጵያ እንዲመጡ ሊያደርግ እንደሚችልም ሚኒስትሩ ጠቁመዋል።
ይበልጥም የህግ በላይነት በተረጋገጠ የበለጡ ግልጽ የሆኑ ህጎች በኖሩ ቁጥር ህዝቡም የበለጠ ነጻነት እንዲኖረው በተደረገ ጊዜ መዋለ ንዋይ አፍሳሾች ወደ ኢትዮጵያ መጥተው መዋለ ንዋያቸውን እንዲያፈሱ፣ ኢንዱስትሪውን እንዲያሳድጉ የበለጠ ማሳመን እንችላለን።
እናም የኢትዮጵያ መንግስት የበለጠ ተጨባጭና ገንቢ ተሃድሶ እንዲያደርግ መጠየቃቸውን የካናዳ መንግስት በኢትዮጵያ በተካሄዱ የተቃውሞ ሰልፎች የተሰጠው ምላሽ እንዳሳሰበው ጉብኝታቸውን አስመልክቶ የወጣው መግለጫ ጠቅሷል። ባለፉት ጥቂት ቀናት የተከናወኑ ነገሮች ግን የኢትዮጵያ መንግስት ለህዝቡ ጥቅም ሲል እውነተኛ ለውጦችን ለማድረግ ፈቃደኛ ስለመሆኑ ምልክት ሊሆኑ እንደሚችሉ ካናዳ ጥንቃቄ በተሞላበት ሁኔታ ተስፋ ማድረጓም ተመልክቷል። በኢትዮጵያና በካናዳ መካከል ጠንካራ ግንኙነት መኖሩን የውጭ ጉዳይ ሚኒስትሩ አመልክተዋል። በሰላም ማስከበር ተልዕኮ፣ በምስራቅ አፍሪካ የጸጥታ ሁኔታና በመሳሰሉት በጋራ ሊሰሩ የሚችሉበት እድል መኖሩንም ተናግረዋል። ከልማት አንጻርም አገራቸው በጾታ እኩልነት፣ በውሃ አስተዳደር፣ በስራ ፈጠራና በመሳሰሉት ለኢትዮጵያ ድጋፍ ልታደርግ እንደምትችል አስረድተዋል። ካናዳ ለኢትዮጵያ በምትሰጠው እርዳታ በዓለም ካሉት የሁለትዮሽ እርዳታ ለጋሾች ሶስተኛ መሆኗም ተጠቅሷል። የውጭ ጉዳይ ሚኒስትር ስቴፋን ዲዮን ከኢትዮጵያ በተጨማሪ ናይጄሪያንና ኬንያንም ጎብኝተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ